Hello. Hello.
ሄሎ ሰላም ሰላም
እ እንትን ነበርን አጼ ዮሐንስ እ
አጼ ዮሐንስ አጼ ዮሐንስ ሙዚየም ነበርን።
እ አጼ ዮሐንስ ሙዚየም። እሺ፣ ከዛ አዎ።
ወዴት ነው?
ከዛ ወዴት ነው የምንሄደው? ወዴት ነው የምንሄደው? አልወሰኑም። እሺ አንዴ መልሼ እደውላለሁ። ይቅርታ።
እሺ፣ ችግር የለውም። እሺ፣ እሺ።
ሄሎ ሄሎ፣ ይቅርታ ስሚ።
ወየ ወየ እ አሸንዳ ለማክበር ነበር የመጣ ነው እና የት እንደምንሄድ ግራ ገብቶን ነው። ወዴት ብንሄድ ይሻለናል?
ኦኬ፣ እ እንትን አሸንዳ ንክብር መፂና አበይ እ ተንኸል ቦታ እንትን አለኩም ሓሪፍ ቦታ ለሸንዳ ለሸንዳ ዳቤ ባሎኒ ግን እስክፀዓወጡ እዮም ባሎኒ ሮማናት ሮማናት አካባቢ
Okay። አዎ አዎ።
እዛ እዛ አካባቢ ነበርን ወይ ወደ አዎ፣ ከተማ ነበራችሁ?
ዘዢልንና ወደ አዎ።
ከተማ ዘዢልንና በቃ አዎ።
እያየን እያየን እንወርዳለን ወይ እሺ እሺ እሺ እኛ አሁን አጼ ዮሐንስ እንትን ያለ ነው ሙዚየም።
ሙዚየም ማለት ነው እሺ አ እሺ እሺ እናመሰግናለን እሺ thank
እወ ላጭኔ ነው